ስፖርት ነው። ባኮም ለዶ
አዎ ሰላም ነው።
እግዚአብሔር ይመስገን።
እንትን ነበረ ባለፈው ልስፖርት ኦንላይን አግኝቼ ነበርኩኝ ሶስት ሺ አራት መቶ ምናምን እሺ እርሶ እናንተ balance ላይ ገብቶልኝ ነበረ። ከዛ ወደ ቴሌብር እኔም transfer አረኩት።
እም፣ ከእናንተ ሳላ- ሂሳብ ላይ ቆረጠ። balance ሁሉ ስፖርት balance ላይ ቆረጠ፣ ግን ቴሌብር ላይ አላስተላለፈልኝም።
እሺ ከ transaction history ላይ ያልገባሎትን screenshot አድርገው በቴሌግራም ይላኩልን።
እሺ በቃ እሺ፣ በእናንተ ቴሌግራም ማለት ነው።
አዎ ያገኙታል።
እሺ።
ጥያቄ ምልክት አለው website ላይ እሱ ላይ ያገኙታል።
አዎ።
ቴሌግራማችን።
እሺ እሺ እሺ፣ አመሰግናለሁ።
እሺ እሺ